ሰባት ገመድ ጥርቅቅ ብዬ ተፈቀየ ሆነ አንተ ያልተባደመችሽ
ሄሎ እ ስንቱ
ሄሎ እንዴት ነሽ? ሰላም ነኝ። ደህና ነሽ? እንዴት ነሽ? አንተ ትንሽ ለውጥ የለውም ንፋስ ትንሽ ደህና ነኝ። ይሻላል። እንደው በእናትሽ ንፋስ አያምሽ? ደህና ነኝ። አሁን ይሻላል ይሻላል። ትንሽ ፍልፍል ብለሽ ተኝ ተኝ ተኝ በእናትሽ እንደው ምን ይሻላል?
እሺ፣ የተኛው ነው እንደዚህ መቼስ እንደዚህ ቢሆን ታክበረሽም ማለት ነው።
እሺ፣ እማዬ እሺ። እህ። ሄሎ ይቆራረጥ ምን ሆኖ ነው?
ማር የተሻላት ደህና ናት?
ምንም አትልም፣ ደግ ናት። ይኸው።
ንፋስ ተጠንቀቂ እንግዲህ እግዚአብሔር ይማርሽ።
አሜን። እሺ ይሄ በማርያም አይዞሽ እሺ አይዞሽ አይዞሽ እሺ ኧረ እንደው